ሄሎ ሄሎ የኛ
እኛ እኛ ካፌ
በል-
እሺ
በ order number 87 ሄሎ፣ 17 53 order number 87 17 53 ጨጨብሳ በማርና እርጥብ አንዳንድ ታዛችሁ አዎ።
ነበር አይደል?
አ አ እየተሰራ አልቋል።
አይ ውስጥ ያለችው ልጅ ግን order ኡን ለኛ አልነገረንም ልጁ ደውሎ እያለችኝ ነበርና okay አ- ገና ብዛት አጋጣሚ ነው ጀምሩ ስልኩን ነው።
አጋጣሚ ስልኩን እንትን ስለሌላት ነው እና እ፣ አሁን ትሰራለች። ሁለት ደቂቃ ብቻ እኔም እየ- እየገባሁኝ ነው ወደ ስራ።
ሁለት ደቂቃ አዎ ሁለት ደቂቃ ብቻ።
ደቂቃ እንጠብቃለን። በሁለት ደቂቃ ውስጥ ካልደረሰ ግን አንፈርብበትም። order ኡን ትተን ነው የምንወጣው።
እሺ እናት እሺ
እሺ